Naila, Denisile, Naila Naila ጤነስለ እግዚአብሔር ይመስገን። በዚህ ምናምን ልርዳዎት?
ድጋፍ ፈልጌ ነበር እና ከዛሬ አምስት ሮች መዝግበን እና ቀጠሮ ገና ተያዘም ነው ሲደርሶት እንደውላለን እና
አሁንም ቢሆን ወረፋችሁ ሲደርስ እንደውላለን።
እንደው ምን ያክል ነው ብለን ነው እንጂ ያው በተስፋ መቼም የሚኖረውን ሰው ታውቁታላችሁ።
ያው እኛ ጋር አሁን በበጎ አድራጎት ተመዝግባችሁ ከሆነ የዛኔም ተነግሯችሁ ሊሆን ይችላል። ከአንድ ሺህ አምስት መቶ በላይ ሰዎች አሉና አንድ አመት ሁለት አመት ሊፈጅ ይችላል። ጊዜውን አናውቀውም።
እሺ፣ አይ ምን ያክል እሺ፣ በቃ ወረፋችን ለማወቅ ፈልገን ነበር። እሺ፣ እሺ፣ እሺ።